ኦሮምኛ ልክ ልደውል ስል የደወልሽልኝ እናቴ።
ሄሎ
አቤት።
ከቤት ቤት ነው የምደውልሎት።
አዎ አመሰግናለሁ። ገብቶልኛል፣ ግን አ- አም- አምስት ሰው አስር ብሩ ብቻ ያልገባልኝ አሁን።
አምስት መቶ አስር ብር የሚል የለውም። እሺ ስትሬዎት ላይ አልቀነሰቦትም። አምስት መቶ አስር ሌላውን ግን መድበውበታል። እያየን ነበር፣ check እያደረግን አ- ነበር።
አምስት መቶ አስር ብሩ እሺ እ
ልክ ያለው ከቻፓ የተላከልኝን message ራሱ ለእናንተ
ለማለት- የቆረጠብኝን።
አዎ አዎ
እኮ ታዲያ የት እዚህ እዚህ ያለው የመደቡበትና withdraw የሚያደረጉት deposit የሚያደረጉት ፊት ለፊት እየታየን ነው። screenshot አድርጌ እልክልዎታለሁ ቴሌግራም ላይ።
ታዲያ ይኸኛውን ታዲያ አምስት መቶ አስር ብሩ የለም ማለት ነው።
ወደኛ አይደለም የላኩት፣ እርግጠኛ ይሁኑ ወደ- ወደኛ የላኩት። እሺ እዚህ ጋር history ዎትን አሳየዎታለሁ።
ተይው እሺ በቃ አላቴ እሺ፣ ምን ትዘይኛለሽ?